hello ሰላም አባ ድምጽ ግን አይሰማም። እንትን deposit አድርጌ balance ላይ ቆርጦብኝ ግን አላስገባልኝም። ትናንት ማለት
ከቴሌ ብር ጋር ነው።
ከቴሌብር ላይ እሺ፣ የቤት ቤት ስልክ ቁጥር ንገረኝ።
ምን ምን ምን ንገረኝ አልከኝ።
account የከፈትኩበት አለ አይደል?
account የከፈትኩበት ቁጥር አዎ፣ ቤት ቤት አዎ፣ ዜሮ ዘጠኝ ሰላሳ ስድስት ዜሮ ዘጠኝ ሰላሳ ስድስት ዘጠና ስድስት ዘጠና ስድስት አስራ ሶስት ሀምሳ ሁለት ሀምሳ አራት ሀምሳ ሁለት አስራ ሶስት ሀምሳ ሁለት
ስንት ብር ነው?
አራት መቶ ብር
እሺ፣ አሁን ገብቶላል። እሺ፣
እሺ ቴንኪው አመሰግናለሁ ችግር የለም። መልካም እሺ ቴንኪው